ሲገባኝ በጣፈተው ከጎኔ ብዳኝ ይነት ከቦኝ የታመምኩት እኔ ወዴት ባይ ወዲያ ባይ በጣፈተው ከጎኔ ብዳኝ ይነት ከቦኝ የታመምኩት እኔ ናፍቆትን አጽዬው መራቅን ረገምኩን አብረን የኖርነውን ወቅቱን አስታወስኩት ባዘንኳ መንደርህ በመውጫን መግቢያህ ባየጉትን ቦታን ውዬ ባድርልህ ማይታገኝ አንተ ለካሱ ስነህ ብቻዬን ትተህ ለብቻህ ቀርመሃል ማይታገኝ አንተ ለካሱ ስነህ ብቻዬን ትተህ ለብቻህ ቀርመሃል ወዲህ ባይ ወዲያ ባይ ባጣፈጠው ከጎኔ ብዳኝ ይነጠቦኝ የታመምኩት እኔ ወዲህ ባይ ወዲያ ባይ ባጣፈጠው ከጎኔ ብዳኝ ይነጠቦኝ የታመምኩት እኔ ቀኑም ተሟገተኝ ካንተን የምውለው ሌቱም እንቅልፍ ነሳኝ ናብረን የምናድረው ሰከንዱ ደቂቃው ሰዓቱም ወቀሰኝ ላንተ ተደርቦ ብቻዬን ሞገተኝ አንተ ስትትርቀኝ መች ራቀኝ ጠረንህ አለምድልህ ብዬ ብቸኛ ሆንኩልህ አንተ ስትትርቀኝ መች ራቀኝ ጠረንህ አለምድልህ ብዬ ብቸኛ ሆንኩልህ ወዲህ ባይ ወዲያ ባይ ባጣፈጠው ከጎኔ ብቻኝ ይነተቦኝ የታመምኩት እኔ ወዲህ ባይ ወዲያ ባይ ባጣፈጠው ከጎኔ